ጤና ይስጥልኝ አክስቴ መሀል ሴማ ከምንርዳው
ሲስተር ላክቻለሁ። በስክሪን ቴሌግራም ስክሪንሽን ላክ ያልሽውን ያ ላክቻለሁ። በቴሌግር ላይ የተላከው ብር እና ክዊዝ ብር ላይ ነበረ። ቼክ አድርጊ እስቲ። በቴሌግራም አሁን ላክቻለሁ።
እሺ ለመኛችሁ ማን በሚል ስም ነው ቴሌግራም ላይ ላኩልን?
አብዲ ሀሰን አደና።
እሺ ለመኛችን የላኩት ስክሪንሾት ደርሶናል።
እሺ ለባለሙያዎቹ እናስተላልፍና እንዲሰራ እናደርጋለን።
ስንት ቀን ልጠብቃ?
አው ይጠብቁን። ተስተካክሎ ባለቀ ሰዓት እኛ እናሳውቀውታለን።
በጣም ስለማስፈልገኝ ትንሽ እሺ እሺ ለመኛችን እሺ መልካም